Hello
Hello ሰላም ጤና ይስጥልን። ቴሌቪ
እግዚአብሔር ይመስገን።
አለን ምን ልርዳዎት?
እ?
አቤት
ጥቅል ለመግዛት እንዲህ ብለን ነው።
አቤት።
ጥቅል ጥቅል
አይ ይቅርታ፣ ዘጠኝ ዘጠና አራት እ? እ?
ዘጠኝ ዘጠና አራት
ዘጠኝ ዘጠና አራት
አቤት
ዘጠኝ ዘጠና አራት ያለች
ዘጠኝ ዘጠና አራት ላይ ደውል።
እሺ